ሄሎማ ይሄን ደወልኩልሽ። እንትን message box ነው እንትን የሚመጣው እንትኖቹ የሉም support የሚያደርጉት
እ እኔ transfer አረኩልሽ ለሱ ማለት ነው።
አዎ፣ ግን አልተነሳም።
ያረገሽ እ አልተነሳማ እንትን ነው ይጠራል ይጠራል።
አይ አልጠራም። almost ከ leave message ነው የሚለው ከእንትኑ ላይ ማለት ነው።
እሺ ስልክ ልንገርሽ፣ ስልክ ነገር እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ሶስት
ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አሁንም ሀምሳ ስምንት እሺ ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አዎ እሺ እሺማ